ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከሚስት ቤት ምድር ደወል
ያ
ሄሎ
ሀይሉ
እሺ ምን ልርዳው ቃል ኪዳን ነኝ ከሚስት ቤት
የህልሜ ጊዜ ሀያ ሀያ ብር ብሩን ወስድ ምን አሉኝ ልብሴን ና ያ
ሄሎ
ሀይሉ
ሄሎ
ሄሎ